ሄሎ ሄሎ ጤና ስጥልህ
አብሮ ይስጥልኝ ሰላም ነው አለሁ። እግዚአብሔር ይመስገን። ከሁዳ bike manufacturing ነበር የምደውልልህ።
እሺ
እ፣ ከአዲስ ዩኒቨርሲቲ ስልክን ወስደን ነበር እና
እሺ እሺ በ junior accountant ነት ክፍት ቦታ ስላለን መተህ እንትን እንድትል ነበር።
interview ነው ፈተና አይ ነው ፈተና ነው።
ቦታው የት ነው ለቡ መብራት ኃይል አርሴማ ፊት ለፊት በ junior accountant ነት
okay ለቡ እሺ መብራት ኃይል አርሴማ ፊት ለፊት
እሺ እሺ አመሰግናለሁ እሺ አለ።
እሺ
hello
ወይ ወይ
ትመጣለክ?
ያልሽ
ትመጣለክ ወይ?
ቀኑ መቼ ነው
ነገ
ነገ አ ነገ አይመቸኝም
እና መች ነው የሚመችክ?
ወይ ቀጣይ ሳምንት ሰኞ ማክሰኞ አካባቢ ወይ እንጂ ነገ እ ነገ አይመችም
እሺ
እሺ አመሰግናለሁ እሺ